ሄሎ ሰላም ጤና ይስጥልኝ ቤተሰብ ከዳንኤዋ ከወለዶ ሄሎ
ሄሎ አቤት ሰላም ጤና ይስጥልኝ ቤተሰብ ነው የደወሉት ምን እንርዳ
ሰላም ነኝ ሰላም ነኝ እህቴ አለሁ እግዚአብሔር ይመስገን ምን እንርዳ
እንትና መቶ ሀምሳ ለማስገባት ይፈልጋልና ይሄ ቁጥሩ
እሺ
አሁን እንትና ወር ላይ ነው ገና አልገባም።
ትላንት ነበር አይደለ
አይ አ- አሁን አሁን እ፣ ሁለት ሰዓት አሁን ላይ አ
እሺ ጠብቁኝ አንዴ ይሄ ነው የደወሉበት ነው ስልክ ቁጥሩ
አ አየህ አዎ ይሄኛ ነው።
እሺ ጠብቁኝ አንዴ መስመር ላይ check እያደረኩለት ነው እሺ አይ እሺ እሺ
እሺ ስንት ብር ነበረ መቶ ሀምሳ
መቼ ነበረ ትላንት
አይ አሁን አሁን አሁን ስምንት ሰዓት እሺ።
ከሁለት ደቂቃ አዎ
ስንት ብር ነው
እ፣ መቶ ሀምሳ መቶ ሀምሳ ብር
deposit ነው ያደረጉት withdraw ነው ወደ ቤት ቤት ነው ያስገቡት ወይስ ከቤት ቤት ነው ያወጡት አይ እ፣